ሄሎ
ሰላም hello፣ ጤና ይስጥልኝ። ጠብታ አምቡላንስ ማሊክት ነኝ። እባክዎ ምን ልርዳዎት? ሄሎ አሎ hello hello፣ ጤና ይስጥልኝ።
አምቡላንስ ነው አምቡላንስ ንፈልግ ነው።
አምቡላንስ የት አካባቢ ነው?
አብዓላ
እ ሄሎ አብዓላ አብሃር አማርኛ ይችላሉ አባቴ? ሄሎ አብዓላ ድንግተኛ ድንገተኛ። እሺ፣ ወዴት ነው መሄድ የፈለጉት?
አሊ ሐቢብ
ሄሎ
አሊ ሐቢብ
የት ቤት? አማርኛ የምትል ሰው አጠገብ ቦታ አለ?
ቦታ ሆስፒታል
ሄሎ
ሆስፒታል አብዓላ ሆስፒታል ምን ሆስፒታል?
ሆስፒታል ሆስፒታል የት ሆስፒታል ነው አ- መሄድ የፈለጉት?
አ
እሺ፣ አሁን የት ነው ያሉት? የት ሆስፒታል ነው መሄድ የሚፈልጉት?
አ የት ነው ያሉት እርስዎ?
አሊ ሐቢብ
የት የት አሉ?
አ አሊ ሐቢብ
አልሀቢ ሪፌል አ አዲስ አበባ አዲስ አበባ። እሺ አይ።
where are you fro- now from?
እ
where are you now from?
አ ሆስፒታል ሪፌል አ አዲስ አበባ ነፈልግ ነው
እኮ የት ሆስፒታል ነው መሄድ የፈለጉት?
እም
አጠገቦት አማርኛ የሚችል ሰው አለ?
አ አጠገቦት አማርኛ የሚችል ሰው አለ? ያገናኙኛል።
አማርኛ ትንሽ አ ነፈል አ ት- ትንሽ
እኮ እሺ፣ አሁን አማርኛ የሚችል ሰው ቦታውን እንዲነግረኝ አምቡላንስ እም።
እንዲልክሎት።
አ
አሁን የት መሄድ እንደፈለጉ አል- አልገባኝም። ለዛ ነው አማርኛ የሚችል ሰው አጠገቦት የለም?
እም
ሄሎ